ሰላም ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ኮረኒ ያዘን ነበርና እሺ።
እኔ ክሬት አድርጌ ሁለተኛውን ሰው ለመግባት አውቶ ስቶክ እያላችሁ አስቸገራችሁ።
ኦኬ አውቶ ስቶክ ብሎ እያለ ነው።
አዎ
አዎ እንደዛ ካሉት ዌራውስ ስላለቀ ነው።
ስለዚህ
ሌላ አድርጎ 24 ሰዓት ሲሞላው ብሮትን ይመለሳል።
ተመልሽ ምናለሽ ትመዘግቢዋለሽ? አሁን 24 ሰዓት ሲሞላ አይ 24 ሰዓት ሲሞላው ራሱ ፌል ያደርጋል። አንድ ሰው ብቻ ነው ያለው ክሬት ያደርጋል።
አዎ እኔ ብቻ ነኝ ያረግ አዎ ፌል ያደርጋል 24 ሰዓት ሲሞላው።
እሺ ሌላ ደግሞ እ፣ ሌሎቹ ሶስት ሶስት ሆኖ ግሩፑ አዎ የጥቅል ጎብነው አምስት አድርጋችኋል አዎ ተቀልቀው ምን ለጊዜው አምስት ነው ያለው ይስተካከላል እሱ።
ነው? ኦኬ አዎ እሺ መልካም ቀን፣ እሺ እናመሰግናለን።